hello፣ ይቅርታ ይሰማዎታል?
ይሰማኛል።
እሺ፣ ከችብችብ ነበር።
እሺ፣ እሺ፣ ይቅርታ ለችብችብ አንዳንድ ጥያቄዎች መጠየቅ ይችላል? ይመቸዎታል?
እ ችግር የለውም።
እሺ፣ ችብችብን እንዴት አገኙት? እስካሁን ባዩት
እ አሪፍ ነው፣ ወድጄዋለሁ።
ቆንጆ ነበረ።
አ- አሪፍ ነው። እስካሁን order ያደረኳቸውን ነገር አሪፍ ነው ያገኘኋቸው።
okay፣ አሪፍ ናቸው።
አዎ።
እሺ፣ application ውስጥ አስቸግሮታል ወይስ እንዴት ነበር?
እ አላስቸገረኝም፣ ግን ሁሌ update ይጠይቃል።
okay፣ update ይጠይቃል።
አዎ፣ እንጂ ሌላ ያስቸገረኝ ነገር የለም።
እሺ፣ እስካሁን በእያንዳንዱ product ምን ያህል ረክተዋል?
rate ለማድረግ እንደ አካል የሚሄዱት ይሄ ቃሪያ፣ ሽንኩርት አሉ አይደለ?
አዎ እ እስካሁን እስካየኋቸው ሁሉም አሪፍ ናቸው። ማለት ያን እንትን ያለኝ የደበረኝ ነገር የለም ከ order ካረኳቸው ፕሮዳክቶች ሁሉ።
okay እ እስቲ ቢጨመር ብለው የሚሉት item አለ እስካሁን ካዩት ውጪ
እ እኔ ኦ- ይሄ ቢኖር አንዳንድ አሁን እንደዛ የቤት ውስጥ የሚያስፈልጉ አሉ። ይሄ እንደ አስቤዛዎቹ የ- ሌላ ተጨማሪ ከአትክልት ከ fruit ምናምን ውጪ ነው። እ ያው ምስር እስቲ ምናምን አሁን ለምሳሌ ይሄ- አሁን ይሄ ለምሳሌ ይሄ ምናምን አለ?
ምስር፣ ወተት፣ ይሄ ወተቶች፣ ምስር ምናምን አሁን የልጆችም አንዳንድ የሚያስፈልጉ ነገሮች ምናምን add ቢደረግ ደግሞ ይበልጥ የተሻለ Mhm.
ይመስለኛል።
okay ስለዚህ እነዚህ ቢጨመሩ ቆንጆ ነው ይላሉ።
አዎ
እሺ በአጠቃላይ ስለ ችብችብ ያለውትን አስተያየት ምናምን መናገር የሚፈልጉት ነገር ካለ
አይ ሌላ የተለየ ትንሽ የለኝም። በቃ አሪፍ ነው። ያው በዚህ ቀጥሉበት። ያው የተሻለ ደግሞ ሌሎች ፕሮዳክቶችንም እንደዚህ አሁን አስተያየት እንደሰጠው እህ።
የጨመራችሁበት እያያችሁ ብትሄዱ አሪፍ ነው።
okay እ driver ኦቹ በሰዓት ደርሰዋል አለ
እም፣ አዎ ይመጣሉ።
ባሉት በጊዜ ነው ባዘዙት የሚመጡት።
ሰዓት በሰዓቱ ነው ደርሶበት።
የሚመጡት። አዎ በሰዓቱ ነው የሚመጣው።
okay እሺ እሺ በጣም እናመሰግናለን መልካም ቀን ይሁንልዎት እሺ ነው